ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎ?
ብር ላስገባ ብል አይሰራም።
አዎ ቴሌብር እየሰራ ስላልሆነ ወደ እኛ ወደ ግል ቴሌብራችን ይልኩና እኛ ወደ account ዎ እናስገባልዎታለን።
አልገባኝም ኧረ
ወደ ግል ቴሌብራችን ያስገባሉ እርስዎ።
እሺ ከዛ በኋላ እኛ ደግሞ ወደ ሁሉ ስፖርት account ዎ deposit እናደርግልዎታለን ማለት ነው branch ላይ እንደሚያደርጉት ማለት ነው።
የት ነው ማስገባው ታዲያ?
ስልክ ልስጥዎት ያዙ
እሺ 0932 0932
35 35 19 19 66
ሃምሳ ስድስት አይ ስልሳ ስድስት ስልሳ ስድስት እሺ አዎ ፍትሐ አምላክ ማርዬ ቆይ ፍትሐ አምላክ ማርዬ ነው ስሙ እሺ እሱን ካስገቡ በኋላ ደረሰኝ screenshot አንስተው ሁሉ ስፖርት account የሚጠቀሙበትን ስልክ ቁጥር እና ሙሉ ስሞትን አድርገው ቴሌግራማችን ላይ ይልኩልናል የእኛን ቴሌግራም ያውቁታል?
አውቃለሁ አውቃለሁ እዛ ቴሌግራማችን ላይ ላኩ ከዛ እኛ እናስገባታለን
እሺ ቶሎ አይሰራም ነው ወይስ ይቆያል?
እርግጠኛ አይደለንም እሱ መጠበቅ ይችላሉ ግን እርግጠኛ አይደለንም
እሺ አመሰግናለሁ በቃ እሺ